ሄሎ ጤና ይስጥልኝ መሰረልኝ ማሲ እንዴት ነሽ? ሰባ አምስት ዘጠና አራት ወርዳ ነበር። አዎ ዴሊቨሪ ቻርጅ ልክ አይደለም። ሳሜኮ ነው ከሰባ ሁለት አካባቢ ነው።
ከየት ነው?
ታካሺ ነው ሰባ ሁለት አካባቢ ነው። ወደዛ ነው እና ከዛ ወደ ሳሪ ጀምረት ይላል ዴሊቨሪ ቻርጅ ልክ አይደለም።
እንደው ስም ምን ነው እ አስናቀ አስናቀ አስነሽ ያይዋልሽ
እሺ ይቻላል። በደንብ ይጨማል ማታም ስለሆነ
የሱ ካለው ነው ታውቃለህ። አስናቀ እ
እሱ ጌም ከአንድ ሰዓት በኋላ ይግባ ሲሆን ነው።
እ